ይስጥልን። ቪዥ ኢትዮጵያ ህይወት ነኝ ባኮበኝ ዝርጋው።
Hello ሰላም ነው።
እግዚአብሔር ይመስገን። ደንበኛችን ከዘነበ ታቦት ማደሪያ ነበር የምደውል እሺ፣
እና የድራፍት ማሽኑ የበረዶ መመተኛ አስር አንድ ላይ ነበር ላይ ያለው
እያቀዘቀዘሉት አይደለም
እ?
እያቀዘቀዘሉት አይደለም።
አይበትንም አይበትም የምትበ- የምትሽከረክረዋለች አይደል ከላይ በረዶ እንዳይሰራ ሬስፒተር
ደንበኛችን ድምፆት ተቆራረጠ። ምን አሉኝ?
በረዶ እንዳይሰራ የሚበትኑ አለ አይደል ከላይ ሬስፒተር
በረዶ እንዳይሰራ።
አዎ የም- የምትበትኑ fan ኗ የምትሽከረክረዋለች ከላይ Okay፣ fan ኑ ነው አልሰራ ያለው።
አዎ አዎ እሱ አልሰራም አለ አይዞርም
መስመር ላይ ያሉ ደንበኛችን አዎ አለሁኝ አለሁኝ የድራፍት ማሽን fan ኑ ነው አልሰራ ያሉት።
አዎ ከላይ ውሃውን የሚበትነው አለ አይደል የምትሽከረከረዋ
እሺ፣ በሱ ዋው፣ ምክንያት እንዲህ ምንድን ነው የሆነቦት?
አይሰራም። የሚበትነው ውሃው የምትሽከረከረዋ ከላይ አይሰራም።
ጤና ይስጥልን ደንበኛችን ይሰማዎታል?
አቤት ሄሎ ደንበኛችን ድምፆት በጣም ይቆራረጣል።
ወይ ጉድ ይቆራረጣል።